hello ሰላም ጤና ይስጥልኝ ቤተሰብ ቤት አሁን text አድርጊ ብለሽ text ልኬልሻለሁ።
እሺ ቴሌግራም ላይ ነው ስም አይደለም በ- በ normal ነው።
በ normal text ሳይሆን ቴሌግራም text ነው የሚሰራው
ቴሌግራም invite አድርግ ነው የሚለው።
እ?
ቴሌግራም invite አድርግ ነው የሚለው።
የአንተ ቴሌግራም
ያንቺ እ- እንደሌለው አርግቶ ነው የሚያመጣልኝ በቴሌግራም ስልኩን ንገረኝ እሺ
ሰባ ሁለት ዘጠና ዘጠኝ ሰባ ሁለት
አይደለ ኦኬ ከዚህ በፊት ቴሌግራም እ፣ እንትን ብለህን ታውቃለህ አውርተህን የቤት ታውቃለህ ቢቱን እ፣ አ
እኮ እሱ እኮ ነው ስል- እ፣ ዜሮ ሶስት ቤቱ ማለት ነው
በዜ- በ- በዜሮ ሶስት አውርቼ አላውቅም። በ- ቤት ቢት እሺ የሚለው ነው ስልኩን ስ- ትክክል ነው ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ አርባ ሰባት ሰባት አ፣ ቴሌግራም ላይ ነው እና ወይ ደግሞ አካውንት ውስጥ ግባና
እሺ እ፣ ጥያቄ የእንትን ጥያቄ መስጫለች እና በቴ- በ- የሆነች box በቴሌግራም ነው ምታመጣ እ በቴሌግራም ነው የምልክልሽ።
አዎ ላክልኝ ቴሌግራም ላይ እሺ አባ